ሰላም ጤና ይስጥልኝ። Hello ወይ ሰላም ነው አለን እግዚአብሔር ይመስገን። ይሰማኛል ነበር ይቅርታ፣ ይሄ የመስመር ስልክ ስለሆነ ካርድ አይልክም። እሺ ይቅርታ አባቴ መላክ ስለማልችል ነው። እሺ ሩቅ ቦታ ስላልሆነ ሱቅ አካባቢ የለም። እሺ እኮ ካርድ ስልኬ ስለሌለው ሱቅ ደግሞ ሩቅ ቦታ ነው ያለው። በቃ እንዳይቆጥርብህ። ይሄ ቻው፣ ሰላም ሁኑ። ቻው እሺ